hello ጤና ይስጥልን።
አማርኛ አችልም።
እም? hello አቤት እ ምን ነበር
ጥያቄውን ለመመለስ ነው።
የምን ጥያቄ ነበረ?
በኦሮምኛ የተጻፈውን ሬዲዮ ጣባ
ምን
በአማርኛ በኦሮምኛ የተጻፈውን
ተሳስተዋል።
እ?
የት ብለህ ነው የደወልከው?
ዋኒ እንድል ብለህ አማርኛ